ሄሎ
ኧረ እንዳይቀላቀል እኮ ጨመር አድርገው። ሄሎ
ሄሎ ጤና ይስጥልኝ ነበር ዋን ሻርማ ነው አዎ እሺ ከቢው ነበረ በኦርደር ነበር ዘጠና አርባ ዜሮ ሰባት የተቀበላችሁት ኦርደር ምን ያህል ቆያል
ወጣ እኮ ሄደ።
ይዞት ሄዷል አዎ
እሺ ዜሮ ሰባት ወስዷል፣ ከኛ ወጥቷል።
እሺ እሺ
እሺ እሺ